ትወጣለች እኮ ቴሌግራም ላይ እንትን ቆይ ዝም በይ። hello ብሩክ ነው።
hello hello ብሩኬ ሰላም ነው?
እንዴት ነሽ? ልጄ?
አለን አለን፣ እግዚአብሔር ይመስገን። ቆይ የፈለግከው ምንድን ነው? ኮምፒውተር ላይ እንድናስገባልህ ነው ወይስ user ኡ እንዲላክ ነው?
ልጁ ፒሲ ዊንዶ ሲስተመን ሰዓት ይጭንና እሺ
አፕዴት አድርጎበታል እና ሙሉ አይዲ ኔሙን እና ሙሉ በቃ ፓስወርድ አለ ጎኖ ማዘሪያ አምስት እህ።
እሱ እንድትልክልኝ ነው ለእኔ እሱ ልክ- እኮ ልኬልሃለሁ እኮ ፎርዋርድ አድርጌልሃለሁ። ቴሌግራምክ ላይ ነበር ያንተ ቴሌግራም ላይ እና አ እ፣ ከዚህ በፊት የላክ ነው። እሱን ፎርዋርድ አድርጌልሃለሁ እኮ በቃ እሺ ይኸውልሽ እ፣ ይሄ ነው እኮ ምናምን ብዬ ነው ድጋሚ ላድርግልክ።
እሺ እሱን አድርጊልኛ ከዛ እንትን የሆነ ነገር ልንገርሽ ጎኖ ማዞሪያ አራት እና እ፣
አረ- ጻፊልኝ አረካቴሌ ስምንት አረካቴሌ ዘጠኝን አረካቴሌ አንድ አራቱንም ሾፕ አሁኑ ዝግልኝ ቆይ ቆይ ቆይ ሰው ብ- ብር እያስቸገሩ ነው እና የምን አረካ?
አረካቴሌ አንድ በይ እሺ
ጎኖ ማዞሪያ አራት በይ ቴ- አ- ቴሌ አንድ ጉኑኖ ማዞሪያ እሺ አራት ጎኖ አራት?
ማዞሪያ አራት አረካቴሌ ዘጠኝን አረካቴሌ ስምንት አረካ ቴሌ ዘጠኝና ከዛ ስምንት አ- አሁኑ ዝግልኝ ሾፑን ሰው ቴሌ አንድ አራት ዘጠኝና ስምንት አረካ አረካ አረካ ቴሌ አንድ ጎኖ ማዞሪያ አራት አረካ ዘጠኝና ቴሌ ስምንት ስምንት ብር አዎ።
እያስገቡ ከራሴ እያስገባው ነው ዝግልኝ እኔ እሺ፣ እኔ ዲሴብል ከአዲስ አበባ አረጋ።
እስኪመለስ እኔም አዲስ በቃ።
አበባ ልኝና እስኪመለስ ዝግልኝ እኔ ክፈሽ ስጥ ከፍችልኛል በቃ እሺ፣ ዲሴብል አረገውና እንትን እላለሁ እ፣ አዎ።
ስልክ ሊከፍት ንገረን እንከፍተዋለን።
በቃ እኔ እኔ እኔ ሲከፍሉ እነግርሻለሁ ፒስ እሺ፣ እሺ፣ እሺ፣ እሺ ብሩክ እሺ